ጤና ይስጥልኝ። ስፖርት ተባኮ ምንወደው ጤና ይስጥልኝ።
ምንወዳው ሁሉ ስፖርት ነው።
እ፣ በሁሉ ስፖርት ውድድር ፈልጌ ለመወዳደር እሺ፣ በኦንላይን እ፣ ብር ለማስገባት ፈልጌ እምቢ አለኝ። እንዴት ማድረግ እችላለሁ?
በ CBE ነው የሞከሩት።
በቴሌብር እንጂ
ምንድን ነው ያሉት?
not available undefined ዛይ አለኝ።
በምንድን ነው በ Arif በ ArifPay ነው በ SantimPay ነው በምን እየተጠቀሙ ያሉት?
ምኑ
ቴሌብር deposit ለማድረግ ነው ወይስ እ፣ deposit ለማድረግ? አዎ ለማስገባት አ፣ የሆነ ምድብ አለ አይደለ? መድብ ይለኛል።
እሺ፣ account ከፍቼ እሺ፣ የሆነ ብር መድብ ይለኛል እና የፈለግኩትን እ፣ ጨዋታ መርጬ እም፣ ከዛ ብር ለመመደብ ሲል እማ፣ አያሳልፈኝም።
ብሩ ግን ገብቷል።
እኔ እንጃ አና ነው አልገባም፣ ብሩም አልገባም።
ከቴሌብር የተላከለትን text screenshot አድርገው እሺ ይላኩ
screenshot በምን
በቴሌግራም በቴሌግራም።
አዎ፣ ስልክ እንገሩት የያዙ
OK እሺ፣ thank you።
እሺ፣ ስንት ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
እስኪ wait ቢ እስክሪብቶን ብያለኝ ነው ዜሮ ሰባት
ሰባ ስምንት ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት የመጀመሪያው ዜሮ ዘጠኝ ነው።
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት thank you very much። እሺ እሺ